የመገናኛ መንግስት ቤት ራሄል ነኝ። ማኮም ልርዳው?
አብረን ተናገርን።
ነበር ይስጥልን።
እ፣ ቦናስ አለብን። ቦናስ በቴሌግራም ሲለቀቅ አ፣ እስካሁን አልተለቀቀም። ምንድን ነው?
እሺ አንዴ እስኪ ካሸር ኮዱ ንገረኝ። ሄሎ
አጠቃላይ አስራ ስድስት እ ምን ሳልከኝ?
አስራ አስራ ስድስት አስራ ስድስት ስድስት
eighty four eight አራት
hello
አቤት ነው ድምፅህ በጣም ርቋል። ለዛ ነው። እሺ ስንት አልከኝ?
አስራ ስድስት አስራ ስድስት
eight አራት እ
eight አራት
ምን አራት
eight eight
እየተሰማኝ አይደለም።
eight eight አራት
F አራት እሺ ticket ID ኡ ነው እየነገርከኝ ያለው። cashier code ኡ ንገረኝ። ከስር አለ cashier code የሚል አዎ ከቲኬቱ መጨረሻ ላይ ባሩ ላይ አለ አይደለ? ይሄ ጥቁር መስመር መሳሪያ ከዛ ስር አለ።
cashier code አዎ አዎ
አስራ አንድ እ
አስራ አንድ እሺ ሰላሳ ሶስት ሰላሳ ነው ያልከኝ?
ሰላሳ ሶስት ሰላሳ ሶስት
ሰማንያ አራት ሰማንያ አራት ሰባ እ
ሀምሳ ብር ገብቶልሃል። እሺ እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን